hello ሰላም ጤና ይስጥልን።
ወይ ሰላም ነው።
እግዚአብሔር ይመስገን ሰላም።
እ፣ እንትን ነበረ አዝዤ የ delivery ብር ይመለሳል ከተባልኩ ሶስት ቀን ነው።
አዎ ሰኞ ነው የሚመለሱለት። ቅዳሜና እሑድ refund የምታደርገው ስለማይገባ ነው።
okay እንትኑስ እ፣ ቺፕ ቺፕ ለመጫወት እ፣ እንትኑን አያሳኩልኝም ምን አለ ትዝ- ትዕዛዙን
ምኑ ነው ቦስ ነው ትዕዛዝ እ፣ ቺፕ ቺፕ ለመጫወት ስል እ፣ የተሳካ ትዕዛዝ መ- ማሳካት አለበት ግኝት ይመጣል።
ኦኬ አሁን አላዘዙም አልተሳካለትም አይ ትዕዛዙን አዝ- አዝዤ ደርሶኛል።
እና እኮ እና አሁን መጫወት አይችሉም
አ
ለምን እስኪ ምን ይለውታል አሁን ሲጫወቱ
አሁን ልጫወት ስል የተሳካ አንድ ትዕዛዝ ማዘዝ አለበት ነው የሚለው።
እኮ ግን አንተ ግን አዝህ አልተሳካ በዛ ቁጥር በራሱ አ አ okay እስኪ screenshot አድርገህ እስኪ በቴሌግራም ላክልኝ የሚልህን እና ያዘዝክበትን ስልክ ቁጥር ልስጦት
አ
ዜሮ ዘጠኝ አርባ አራት
ዜሮ አርባ አራት አስራ አንድ
አንድ ዜሮ ስድስት ዜሮ አራት
ዜሮ ዜሮ አራት ያዘዙበትና እንደገና ደግሞ አሁን የሚሉት መጨረሻ ላይ screenshot አድርገው ሁለቱ የሚላኩልኝ እሺ እሺ ያዝጋምቃል